ጤና ይስጥልኝ አልኩ ሳምራዊት ነኝ በኩል ነው። ጤና ይስጥልኝ።
ጥያቄ ነበረኝ።
እሺ
በአሪፍ አሪፍ ታይ ነው በቴሌብር ወደ ስፖርት ልኬ ነበረ ወደ ሁሉ ስፖርት አዎ።
እሺ
እና በተቀነሰ ያሳየኛል፣ ግን እሺ እዛ account ላይ ግን የለም ማለት ምን ያህል ብር ነው ደንበኛችን?
ሁለት ሺህ ዘጠኝ መቶ ሰባት ሁለት ሺ ዘጠኝ መቶ ሰባ
እ፣ ይቅርታ ቴሌግራም ልኬላችሁ ነበር
እዚህ ከደወሉልን በኋላ አዎ።
ነው የላኩት።
አራት ስለዚህ- ማለት ነው።
እሺ ደውለው አስመዝግበው ነበር ማለት ነው።
አዎ አስመዝ